ሄሎ
ሄሎ ሄሎ
ሄሎ፣ ጤና ይስጥልን።
ሰላም ነው ረባ እንዴት ነው
አቢ እንዴት ነሽ?
ደህና ነኝ ደህና ነኝ ጥርሴ ባግሽ አለቀ
አይ ያው ያመጣል እዛ ያመጣል አይደል? እንዴት ነሽ?
ሰላም ነው አለሁልሽ አሚዬ። loud ላይ ነሽ።
እሺ ምን- እንትን ፈልጌ ነው አሚ እም፣ ከሄኖክ እ፣ ጋር ነው ያለሁት። ሻዴም ሚዲያ ሄኖክን አወቅሽው? ባለፈው ያስተዋወቅኩሽ።
አዎ አዎ፣ ስለ ሬዲዮ promotion እ፣ review ለማድረግ ነው። አሁን ያው ጊዜውም ስላለቀ የማስታወቂያው አሀ review ለማድረግ ነው የመጣ ነው እና like እስካሁን እናንተ ጋር ያለው አንድ record እንደምታያዛችሁ እስካሁን ከሬዲዮ የተደወለ ቁጥሩ የተዘጋጀ ነገር አለ እንዴ?
እ?
ቁጥሩ የተዘጋጀ ቁጥር አለ? ከሬዲዮ ለብቻ የመጣ extract ልታደርግልን ትችላለሽ? አይ አዎ ቁጥሬ በ- ከባለፈው በኋላ ነው ወይስ በአጠቃላይ አንድ ላይ አይ ጠቅላላ already ሬዲዮ ስላለቀ ይሁን ውጪ
አ?
ባለፈው ካልኩ በቃ ያሉትን ማለት ነው ሁሉን አንድ ላይ ከሱ ጋር ከሱ እሱን ጨምሮ አንድ ላይ ማለት ነው።
እሺ text አደርግልሃለሁ ቁጥር ለብቻ እሺ እሺ ነው